hello
ጤና ይስጥልን። ድሮጋ ፊዚዮቴራፒ ልክ ነው። እንዴት ዋሉ? ድሮጋ ፊዚዮቴራፒ
ሀዊ ነኝ ከዊፕላስ ቴክኖሎጂ ሶሉሽን እሺ፣ እሺ፣
ድርጅታችን ዊፕላስ ቴክኖሎጂ ሶሉሽን ዊፕላስ የተሰኘ አዲስ መተግበሪያ ይዞሎት መጥቷል እና በዚህ መተግበሪያ ላይ የእርሶን አገልግሎት ጨምሮ ሀምሳ አገልግሎቶችን በአንድ ላይ ማግኘት የሚያስችል application ነው እና እሺ። እንትን እንዳድርግልሽ እናቴ እ፣ የ customer service officer ማለሚያ ቁጥር አለ። እሱን ልላክልሽ እና ደውል እሺ ደውልላት እና ትሰጠኛለህ፣ ትነግረኛለህ።
አድርግልሻለሁ። ኦ okay፣ ይሄ መደበኛ ስልክ ነው።
እ፣ እሺ፣ አንዴ ቆይ ጠብቂ።
እሺ
hello እ፣ አቤት ዜሮ ዘጠኝ አርባ ሰባት ዜሮ ዘጠኝ አርባ ሰባት
ሰባ ሰባ ሰባ ስድስት ሰባ ሰባ ሰባ
መጨረሻው ሰባ ስድስት እሺ እሺ፣ አመሰግናለሁ።